ሀሎ አቤት አሁን ቁጥር ስጭኝ ያልከኝ አዎ አዎ እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ሰላሳ አንድ ሰላሳ አንድ ዜሮ ዜሮ ዜሮ ዜሮ ሀያ ሰባት ዜሮ ዘጠኝ ሀያ ሰባት ዜሮ ዘጠኝ ሀያ ሰባት ሰላሳ አንድ ዜሮ ዜሮ
አራት ጊዜ ዜሮ ማለት ነው።
ሁለት ዜሮ
እኮ አልሞላልኝም። አንድ ሁለት ዜሮ ዘጠኝ ዜሮ ዘጠኝ ሁለቴ ነው ዜሮ አሀ ዜሮ ዘጠኝ ዜሮ ዘጠኝ ነው እንዴ?
አዎ okay በቃ ሞላሽ። ማን ነው ስሙ?
ደጀነ።
በየነ። እሺ thank you thank you። እሺ እሺ